Hello.
Hello
Hello።
አዎ የቅድሙ ልጅ ነው። ያው ሄዶ እሺ።
ምንድን ነው የሚገባው account ላይ አይደል?
ይቅርታ ሌላ ሰው ነው መሰለኝ ያናገረችው።
አዎ፣ እሺ payment አዝዤው እሺ አራት መቶ voucher code ይጠፋብኝ እሺ።
እንዴት ላድርገው?
voucher code ኡ አለ እንትኑ ወይስ ጠፍቶብህ ነው እሱ?
አ pending ላይ ነው voucher code ጠፋብኝ።
እሺ account history ላይ ግባ መጀመሪያ።
account ላይ account account history ላይ ግባ መጀመሪያ።
እሺ ገብቻለሁ።
ከዛ voucher history የሚል አመጣልህ።
አዎ፣ okay ያ search period እና site select አዎ። መቼ ነበር? ትናንትና ነው ወይ ዛሬ ነው እንትን ያልከው? በ voucher ያወጣኸው የነበረው ከትናንትና ከትላንት ወዲያ ነው?
ሁለት ቀን በፊት ላድርገው።
አዎ ከሁለት ቀን በፊት በሀያ አራት አድርገውና ሁለቱም ላይ ሁለቱም ላይ ሀያ አራት ሁለቱም start የሚለውም ላይ end የሚለውም ላይ ሀያ አራት ሀያ አራት አድርግበትና search በለው።
last two days ነው የሚለው ከሁለት ቀን በፊት
አይ አይደለም፣ በ- ከትናንትና ወዲያ አይደል ያልከኝ?
አዎ ቀኑን አስገባለት አንተ መጀመሪያ በፈረንጅ
ቀን
ቀኑን አስገባለት በፈረንጅ አስራ ሁለት ሀያ አራት ሁለት ሺ ሀያ ሶስት ብለህ ሁል- start የሚለውም ላይ end የሚለውም ላይ ማስገባው ግን ም- ምርጫ ነው የሚሰጠኝ ቀን ምርጫ ነው የሚሰጠኝ ምን ላይ ነው የገባኸው? ምን ላይ ነው የገባኸው? አባ የ account history ላይ account history ላይ እኮ አይደለም ያልኩህ። account history ን ስትከፍተው voucher history የሚል ያመጣልሃል።
okay account history ሲከፍተው አዎ voucher history የሚል ያመጣልሃል።
አዎ voucher history አዎ ከዛ አይቼዋለሁ ቀኑን የ- ከትናንትና ወዲያ አድርገውና search አድርገው
እሺ እ፣ okay።
አስራ ሁለት ሀያ አራት ሁለት ሺ ሀያ ሶስት በሀያ አራት አዎ ሁለቱም ላይ ማለት ነው አዎ አዎ
እሺ okay አዎ አመጣልኝ print ልበለው no print አይደለም። search search
search እ፣ ሰ- search ስታደርገው pending የሆነ አመጣልህ።
አዎ አዎ አመጣልኝ እሺ ከዛ ከታች voucher code የምትል አለች አይደለ?
አዎ እሷን code ኧን copy አድርጋት።
እሺ
ከዛ deposit የሚለው ላይ ግባ። እንትንህ ላይ profile ህ ላይ deposit የሚለው ላይ ግባ።
አሁን እዚህ ጋር ሰ- search ስለው ማለት ነው እህ፣
ምንም አላመጣልኝም pending one ብቻ ነው okay voucher code አዎ ሰላ okay አመጣልኛል እሺ አመጣልህ።
ኮፒ ሊበለው
ምን አልከኝ?
copy ልበለው voucher code code ኧን ብቻ አድርገው።
እሺ
ከዛ profile ህ ላይ deposit የሚለው ላይ ግባ።
okay፣ deposit ላይ ገብቼ deposit አደርገዋለሁ እሺ እሺ።
ይመለሳል ማለት ነው አዎ ይመለሳል። በ voucher የሚለውን መርጠህ ይመለስልሃል።
እሺ እሺ thank እሺ መልካም ቀን።